ሄሎ ጤና ይስጥልኝ ቤተሰቦች እስራኤል ነኝ። በኩም ልርዳው?
ወደ ሳንቲ ጋር ወልኩትና እሺ
ወደ ቤስት ቤት አካውንት እንዳለመመልስ ቤስት ቤት ደውልና ከቤስት ቤት አካውንት ብር ካልገባም
ዊዝድሮው ነው።
አዎ ወትደሩና አርኩትና ትላንት ማታ እስካሁን አልገባም።
እሺ አንድ የቤት ቤት ቁጥርህ ንገረኝና ቼክ ላድርግልህ።
ዜሮ ዘጠኝ
እሺ
ሰላሳ ዘጠኝ
እሺ ሰላሳ ዘጠኝ ሀምሳ አምስት እሺ
ሰላሳ ሁለት ሰላሳ ስምንት
ስንት ብር ነው?
ስድስት መቶ ሀምሳ ብር።
ትናንትና አዎ እሺ አንዴ check ላድርግልህ። መስመር ላይ ጠብቀኝ።
እሺ
አሁን ወደ Best Bet account ተመልሷል። እሺ check አድርገው።
እሺ እሺ፣ አናመሰግናለን።
እሺ ስለደወልክ እናመሰግናለን። መልካም ምሽት።
እሺ